hello ጤና ይስጥልን ቤት ቤት
የበላሁትን ጥቂት ብሩን አላስገባልኝም እና እዛ ነው ጥሩ።
እሺ cashier code ትነግረኛለህ?
አስራ ሁለት እሺ አስራ ሁለት አስራ ሁለት ስልሳ ሶስት እሺ
ሰማንያ ሁለት ሰማንያ ሁለት ዘጠና አንድ
እሺ አባቴ ትንሽ ቆይተህ ትደውልልኛለህ? ትንሽ ቆይተህ ትደውልልኛለህ?
አብዬ እደውላለሁ።
አልታረመም እና check ላስደርግልህ። እሺ
እሺ እሺ እሺ ቤዛ ብለህ ደውል ትንሽ ቆይተህ።
እሺ እሺ